hello hello፣ ጤና ይስጥልኝ።
ጤና ይስጥልኝ።
ከችፕ አቤት።
የምንደውል።
እሽማ፣ ያው save አድርጌያለሁ ቁጥራችሁን።
እሺ፣ እናመሰግናለን። እ, ድንች ሁለት ኪሎ ጎድሎኛል ብለው ነበር።
እውነት ነው እውነት ነው።
እሺ፣ ይቅርታ በጣም ነገ የት እንላክሎት?
እዛው ጀሞ፣ ጀሞ አዎ ጀሞ አንድ ጀሞ አለ።
መብራቱ ላይ ወደ ለቡ የሚሄደው ወደ ፉሪ okay፣ የሚሄደው ዋናው በቃ መብራቱ ላይ ነው ሱቄ።
እሺ እሺ፣ እናመሰግናለን። ችፕችፕን ስለተጠቀሙ ነገ እንልክሎታለን።
እሺ እሽማ፣ መልካም thank you ምሽት።
ለሁላችን።
እሺ እሺ